Hello ጤና ይስጥልኝ። ቃል ኪዳን Best Bet ምን ልርዳው? Hello ሰላም ነው።
ሰላም ምን ልርዳው?
ቻፓኮ ስጫወት ነበርና ብሬን ጠጥ መሰረው ምን አሉኝ?
game ኡ ላይ እየተጫወት ማለት ነው። game እሺ
ብሬ confirm ብሎ አልገባልኝም።
እሺ ምን deposit አድርገው ነው ወይስ አሸንፈው ነው?
አይ withdraw አድርጌ deposit
deposit ነው withdraw ነው ያደረጉት?
እህ deposit ነው withdraw ነው ያደረጉት?
withdraw withdraw withdraw እሺ Best Bet ስልክ ቁጥርዎት ንገሩኝ።
verification ቁጥር አ ID ው ማለት ነው አ Best Bet የሚጠቀሙበት ስልክ ቁጥር
አስራ ሁለት እሺ ሰማንያ ቢስ እሺ ሰባ አንድ እሺ ሰላሳ ሰባት
እሺ መቼ ነው ያደረጉት?
ማታ
እሺ ስንት ብር ነው?
ተሳቢ እ ስንት ብር ነው?
ሀያ ስድስት ሺህ
እሺ check እያደረኩት ነው። አንዴ መስመር ላይ ጠብቁኝ።
እሺ
እሺ ወደ አንድ ሺ ሀምሳ ሁለት አስር አስራ ሰባት ሀምሳ ስምንት ሁለት ወደዚህ ነው መላክ የፈለጉት?
አ ትክክል ነው አይደል?
ትክክል ነው።
እሺ confirm ተደርጎለታል። ይገባሉታል። ትንሽ ይጠብቁ። እሺ መልካም ቀን።
confirm እኔ ጋም ብሎኝ እኮ ግን አልገባም እንጂ ሳይሆን ከአስር ሺህ ብር ሰ- በላይ ሲሆን እኛም confirm ማስደረግ አለብህ ይጠበቅብሃል፣ እና እኛ ጋር መደወል ይጠበቅብሃል። እንደዛ እና- ከሚሆን ደግሞ ከፋፍለህ ካወጣው ከአስር ሺህ ብር በላይ ሲሆን አስር አስር ስድስት ምናምን እያደረክ እንደዛ እየከፋፈልክ ካወጣው okay መከፈል አለበት የግድ አዎ ከዛ በላይ ከሆነ ለእኛ መደወል ይጠበቅብሃል።
okay እስኪ አንድ ጊዜ አካውንትን ድግመው አንድ ሺ ሀምሳ ሁለት አስር አስራ ሰባት ሀምሳ ስምንት ሁለት አምስት ሰማንያ ሁለት አዎ።
እሺ መልካም ቀን።
እናመሰግናለን እሺ ቻው።